ታክሲዎች ምን ልርዳው?
hello ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳው?
በዚህ ቁጥር የተበላ ትኬት ነበርና አልተለቀቀም።
እሺ cashier code ወይ ticket ID ውን ይላኩልን።
እሺ ticket ID ልንገርሽ፣ እሺ
CA
እሺ
ዜሮ ዘጠኝ እሺ ሰማንያ ሁለት እሺ
ሰባ- ሰባት ሰባ ሰባት አይደለም ሰባት ብቻ እሺ E እሺ
D
D ኤቲና ኤቲና ሰባት እሺ ከዛ D እሺ S እሺ A እሺ D
D
አ ሀምሳ ስድስት እሺ
B
B እሺ አስራ ሰባት አርባ ስምንት
አስራ ሰባት አርባ ስምንት አ odd ኡ ይኸውልሽ odd ኡ መቶ ሰባ አንድ ነው።
እሺ cashier ኮዱን ይነግሩኛል?
cashier code ዘጠና ስምንት
እሺ ዘጠና ስምንት እሺ ሰላሳ ዘጠኝ እሺ ስልሳ እሺ ዘጠኝ ሀምሳ ዘጠኝ
ይ- ይሄ እኮ ስልክ ቁጥሮት ነው።
እ እ እ ይሄ ስልክ ቁጥር ነው። ዜሮ ዘጠኝ ሰማንያ cashier code ሌላ ሌላ የለውም እኮ ከታች አለ cashier code የሚል ከባር ኮዱ በታች ኧረ የለውም። ትኬት አይደለም በሞባይል እንትን ነው።
እኮ አለው እኮ ያዩት ነው። ትኬቱን ከፍተውታል።
ትኬቱ ቆይ እስኪ አንዴ ከፍተን እንይልሽ። አንድ ጊዜ እሺ።
ክፍት ነው። አንዴ ቆይ እሺ አ፣ አንዴ ቀጥል።
እሺ፣ ችግር የለውም። እሺ
ኦ- ኦፕን በለው።
ቆይ እሺ ማለት ነው።
እሺ እሺ